Ortopeden har kommit
ሄሎ
አቤት ሄሎ።
ሰመያች አቤት ይሰማዎታል?
አሁን እ እ?
ይሰማዎታል?
አዎ አዎ አሁን አዋርተሽኝ ነበር።
እሺ ደንበኛችን ትኬት ቁጥር ልሰጠው ነው። መስመር ላይ ጠብቁኝ አንድ ጊዜ እሺ የ- እሺ የተ- የተመዘገቡበትን ማለት ነው።
እሺ
እሺ ትኬት ቁጥሮት አስራ ዘጠኝ አርባ ሰባት ነው።
አስራ ዘጠኝ አርባ ሰባት አዎ እ፣ በሶስት ቀን እሺ።
ውስጥ ካልመጣሉት ደግሞ ይደውሉና እ፣ በዚህ ትኬት ቁጥር ልናስተናግዶት እንችላለን ቅሬታውን ማለት ነው።
እሺ አስራ ዘጠኝ አርባ ሰባት አዎ አስራ ዘጠኝ እሺ።
አርባ ሰባት ነው። እሺ፣ እሺ፣ ሌላ ምረዳት እሺ።
ነገር አለ ደንበኛችን?
ሌላ የለም። በቃ ላኪልኝ በሶስት ቀን ውስጥ ብቻ።
እሺ ስለደወሉ አመሰግናለሁ።
እናመሰግናለን። አገልግሎት ላይ እሺ።
ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ሲቀምጡ መልካም ቀን።
እሺ ክብር ይስጥልኝ። ና እሺ